Hello.
hello hello hello ሰላም ጤና ይስጥልኝ ቤት ቤት አለ እና ትንሽ ነገር ፈልጌ ነበር ከ betting
ምን ፈልገህ
ብር cash አውጥቼ ነበር እስካሁን አላገቡም እኮ withdraw አድርገህ ነው አዎ
እሺ ቤት ቤት ቁጥርህ በዚህ ነው አይደለም ሌላ ቁጥር ከሆነ እሺ ንገረኝ ዜሮ ዘጠኝ አስር አስር አርባ ሰባት አርባ ሰባት ሰማንያ ስምንት ሰማንያ ስምንት ስልሳ ዘጠኝ
ስልሳ ዘጠኝ
አምስት ሺህ አራት መቶ ብር ከሆነ እስካሁን አላገቡም ዛሬ ነው ያደረግከው አዎ ደ- cash አውጥቼ አልነበር
withdraw ያዘዝከው ዛሬ ነው አዎ ዛሬ ነው ማታ አንድ ሰ- አ- አንድ ሰዓት ምናምን ነበር
እሺ hello አቤት process ላይ ነው እሺ ይገባላል ትንሽ ጠብቀው እሺ thanks እሺ መልካም ምሽት